time of my own. I'll go in ሄሎ
ወይ ሰላም ነው አባ?
ሰላም ነው። ልደውልሽ ነበር እኮ የዘጋሁት።
እሺ ከቤት ቤት ነው የምደውልልክ።
አዎ፣ አይ ልደውልሽ ነበር የዘጋሁት።
እሺ አይ ችግር የለውም። እ ይኸውልክ እኔ ያልኩክ ማለት ነው ትናንትና ነው text የላኩልኝ መለየት አልቻልኩም ነው ያልከው አይደለ?
አ መቶ መቶ ብር ነው ሁሉ ሁሉም መቶ መቶ ብር ነው።
ከነዛ ከዛ በኋላ ከአራቱ ብዙ ከአራቱ ውጪ ሌላ መቶ በስንት ብሮች እንትን አድርገሃል?
በጣም ብዙ አድርጌያለሁ። ሁሉም message አለ፣ ግን የትኛው እንደሆነ አላየሁም። እምቢ ሲለኝ እያስገባሁ ነው ዝም ብዬ ስዶት የነበረው።
እም፣
ማግኘት ከቻልሽ ሞክሪልኝ፣ ካልሆነ በቃ ምንም አድርገሽ እኮ እሺ አይ ችግር የለውም ማየ- ለማየት አይልሃለሁ። ግን አሁንም ቢሆን እነዚህን የላክልኝ ትክክለኛ መሴጆች አይደሉም። ይኸውልክ እ፣ ከላይ ቻፓ ምናምን የሚል አለ አይደለ?
ወደ ጫፉ የአዋ- ክፍያ ተፈጽሟል የሚለውን ነው።
የአዋሽ ትክክለኛ message ኡን እልክልሃለሁ ምን- sample ኡን ማለት ነው እ፣ ምን አይነት text እንደሚልኩልክ እና ትናንትና የእንትን እ፣ የመቶ ብር ያደረግኳቸውን የ deposit message ኦች transaction message ኦች እንዳለ ላኩልኝ ብለህ አሁንም እልክልክ አይነት message ላክላቸው እሺ እልክልሃለሁ እዛው ላይ እ፣ መ- አዋሽ ባንኮችን ወይ ደውልላቸው ወይ አናግራቸውና እሺ እንደዚህ አይነት text ላኩልኝ በላቸው እሺ እሺ እሺ አባ።
እሺ